ለዚህ ሲባል አሁን ሁለት ሺህ ከፍያለሁ ብሎ ቢቀበለን ሁለት ሺህ ከፍያለሁ ቢለን አዎ ብለን
በጣም ረስታውት ነው እንጂ ይቀብለኛል።
Hello ጤና ይስጥልኝ። ሰላም አቤት ሰላም፣ ጤና ይስጥልኝ። አቶ ሙባረክ ኖት?
እ እ አቶ ሙባረክ ኖት?
ሙባ- ሙባረክ አይደለሁም።
እሺ፣ እ National ID ያልከፈሉ በዚህ ስልክ ቁጥር የተመዘገበ የሎትም?
ምን
Nash- ለ National ID
አሀ እሱ ወስጃለሁ እኮ ጨርሻለሁ።
እሺ፣ ወስደዋል? ስንቴ ነበር አዎ።
የከፈሉት?
አንዴ ነው የከፈልኩት።
አንዴ ነው የከ- ይቅርታ፣ አቶ እያሱ ኖት አይደል?
እ
እሺ፣ ስለዚህ አንዴ ከፍለው ደርሶታል።
አሀ ወስጃለሁ፣ እኔ ሁሉ ነገር ጨርሻለሁ።
እሺ፣ በቃ check ለማድረግ ነበር። እናመሰግናለን።
እሺ እሺ፣ መልካም ቀን።
እኔ የምልሽ
እሺ እንትን እ፣ ስም ስህተት ነበር፣ አንድ ፊደል እ? እ?
ስም ስህተት፣ አንድ ፊደል።
እሺ ተሳስቶቦት ነው አዎ እሱን ነው የተ- ቴሌ ነው የማስቀይረው።
እ፣ እ፣ እንትን አይ ሰማንያ አምስት ሰላሳ ስድስት ላይ ደውሉ የ National Post Office ስልክ ስለሆነ እንዴት እሺ።
እንደሚያደርጉ መረጃ ይሰጡታል እሺ ሰማንያ አምስት ሰላሳ ስድስት ሰማንያ አምስት ሰላሳ ስድስት እሺ እሺ መልካም ቀን መልካም